Hello፣ ጤና ይስጥልኝ።
ጤና ይስጥልኝ። ቦታ ለመያዝ ነበረ stand-up comedy
እሱ ይቻላል። ስሞትን ይንገሩኝ።
ናትናኤል ኡቹርቱ።
ናትናኤል ማን አሉኝ?
ናትናኤል ኡቹርቱ።
እሺ፣ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ሀያ አንድ ሀያ አንድ ዘጠና አራት እሺ ስልሳ ሰባት ሀምሳ አምስት ስልሳ ሰባት ሀምሳ አምስት እሺ VIP ነው normal ነው የሚታደሙት?
normal።
መደበኛ normal መደበኛ እሺ ለስንት ሰው ነው ለሁለት ቦታ የሚይዙት? ለሁለት ሰው እሺ ትኬቱ ነገ ከጠዋት ጀምሮ እዛው በቦታው ያገኛሉ ክፍያውን እህ።
transfer ማድረግም ይችላሉ በ cash እዛው መክፈልም ይችላሉ አየ አየ እሺ እናመሰግናለን አየ ሀዬ